ጤና ይስጥልን። ቤስት ቦይ ረዴት ነው የሚለርዳው
ከቅድም ጀምሬ እያገኘኋችሁ ነበረ፣ ግን ምንም አይነት ለውጥ የለም።
ምን ነበረ?
deposit ወደ ሰባት ሰዓት አካባቢ አድርጌ አልገባልኝም።
አቤት
deposit አድርጌ active አልሆነልኝም እስካሁን።
እሺ የቤት ቤት ቁጥራውን የደወልክበት ነው?
አዎ ቅድም እናስተካክላለን ያሉ እስከዚህ ሰዓት፣ አሁን ጀምር ጨዋታ አለኝ። ምን ላድርግ?
ስንት ብር ነው?
ሁለት መቶ ፈርሃን ፈርሃን የሚለው ነው አይደለ?
እ ኢዮብ ነው ፍሮን አይደለም።
ቴሌግራም ላይ ልካልና
አዎ አዎ screenshot አድርጌ ልኬ ነበር።
አዎ ሁለት መቶ ብር ለ- ለቻፓዎች አሳውቀዋቸዋል እናስገባላቸዋለን ብለውናል። እነሱ ጋር እና ነው ያሉት።
ታዲያ?
እስኪ እነሱ ጋር ወይ ደውልላቸው፣
እነሱን በምን ነው የማገኘው?
ስልካቸውን ልስጥህ። hello
ወይ ስጡኝ።
ስልካቸውን ልስጥህ። ዜሮ ዘጠኝ ዜሮ ዘጠኝ አለ በያዝልኝ። ዜሮ ዘጠኝ ስልሳ hello hello hello ወይ ዜሮ ዘጠኝ ስልሳ
ሰባ ሁለት
ስልሳ ሰባ ሁለት አርባ ሁለት hello ወይ ወይ እየሰሙ አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
እሺ